ሄሎ ሄሎ ጤና ይስጥልኝ።
አብረስትን እሺ፣ እጅጋየሁ ከቺፕቺፕ ነው የምደውልልት።
እሺ ምን ነበር?
ሔዋን ዛሬ የምትረከበው እርዳር ነበራት። ትላንት ስልክ ሳታነሳ ተመላሽ ነበረ።
እኮ ወስድ አለኝ አለችኝ እኮ ሳያስቆጥ በትናንትና ተብዬል ነበር
እኮ ትላንትና ደውለውልን እ፣ ስልክ አይነሳም ስሎት እ፣ የተነሳ ብለውን ነበር አደለ?
አዎ ወስድ አለኝ አለች መቼ ነበር የተረከበችው?
ትናንትና።
ትላንት መቶላታል ሁሉም እቃ?
አዎ ሁሉም እቃ ተቀብያለሁ ነው ያለችው።
Okay። ሌላ ተቀያሪ ቁጥር ይኖራታል የምናገኝበት እሷን?
Okay ወይ check ላርግልህ?
እሺ ስልክ ካለኝ ገቡኝ።
እሺ መልሼ እደውላለሁ check ላርግና Okay እሺ መልስ አይደውሉልኝ።
እሺ መልካም ቀን።